Hello Tanishq.
Hello.
ሄሎ ሄሎ ይሰማል ይሰማል። ጤና ይስጥልን።
እ፣ ሰላም አሁን እ፣ ደውዬ ነበር እሺ፣ ምንድን ነው ያልኩህ? አባ እና ይቅርታ እንደገና ነው የደወልኩትኝ። እንዲሁ ኖርማል ወረቀት እንትን የተወሰነ እ፣ ጨዋታ ሄዶልኝ አንድ ጨዋታ ቀይ በራብኝና ብረት ሊሰጠኝ ነው ቤስት ቤት ማለት ነው ቴሌግራም ላይ ጽፈህ ነበር እንዴ?
እ፣ አልጻፍኩትም ቴሌግራም አይ ቴሌግራም ላይ ጽፈህ ነበረ?
አ፣ ምን ቴሌግራም ላይ ጽፈህ ቴሌግራማችን ላይ ጽፈህ ያለን ነበር?
ምንም አልጻፍኩም። አሁን ልልክላት ብዬ እንዴት normal እ፣ ወረቀቱን ፎቶ አንስቼ ልላክላቸው አዎ ወረቀቱን ፎቶ አንሳውና ከላይ ደግሞ ID ያለች አይደለ? የትኬቱ ID እሺ እሱን ደግሞ ጽፈህ አንድ ላይ ላክልን እሺ።
እሺ እሺ ቴሌ